የሚያስፈልግ መሰንተሪክና ማከል በጣም ላብራቶሪ connect ማድረግ ትችያለሽ?
ምን ፈልገው ነበር?
result ፈልጌ ነበር።
የ lab result አዎ
OK። reception ስልክ ልስጦት።
ይቅርታ ምን አልሽኝ?
reception ስልክ ልስጦት።
OK
ዜሮ ዘጠኝ ሰማንያ ስምንት
የ reception ነው።
አዎ OK
ዜሮ ዘጠኝ ሰማንያ ስምንት
አሀ ሰላሳ ሶስት
OK ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ምን ሰማንያ ዘጠኝ ሰማንያ ዘጠኝ ቴንክ ዩ